ሄሎ ጤና ይስጥልኝ ሀሚድ ነኝ ምን ልርዳ brother እንትን ፈልጌ ነበረ። ቅድም ከ game ላይ ብር ያገኘው ነበረና withdraw ሲያደርግ confirm ይጠይቀኛል። አንድ አንድ ሁለት ሺህ ብርና አንድ ሶስት ሺህ አምስት መቶ ብር ለየብቻ ነው የብቻ ላከው።
እሺ በዚህ ቁጥር ነው ቤስት ቤትህ?
በዚህ አዎ በዚህ ቁጥር ነው ቴሌም በዚህ ቁጥር ነው።
እሺ ቼክ እያረኩት ነው። እሺ አንዴ ጠብቀኝ።
እሺ እጠብቃለሁ።
ሄሎ ዛሬ ነበር ወይስ ትላንት?
አሁን አሁን ትላንት ገብቶኛል። ትላንት ዛሬው ደውዬ ገብቶኛል። አሁን ነው withdraw አረግ እሺ confirm አድርጌልሃለሁ። እሺ ወደ አቡበከር ሁሴን አይደል?
አዎ አዎ አቡበከር ሁሴን።
እሺ confirm አድርጌልሃለሁ።
ሁለት መር ላይ ለየብቻው ነበር።
ሁለት ሁለት በቃ ትንሽ ጥጋ በኋላ ይገበኛል አይደል?
ይገባል። አዎ ትክክል።
እሺ እሺ፣ thank you።
እሺ መልካም ምሽት።
እሺ እሺ